ጮይ ፍለቅ እናንተም ዘምሩለት የሕዝብ አዛውንቶች አለቆች ከቆፈሩት የሕይወት ውሃ ወንዝ ከሚወጣበት ጠጥተን እርካታን ከምናገኝበት ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን ቀድሞ ዋኖቻችን ለፍተው የቆፈሩት በእንባ በጸሎት ተግተው የፈለጉት ወይኑን ፍሬያማ እንዲሆን ያረገው የመንፈስ ቅዱስ ኃይል የሕይወት አንተ ምንጮይ ፍለቅ እናንተም ዘምሩለት የሕዝብ አዛውንቶች አለቆች ከቆፈሩት የሕይወት ውሃ ወንዝ ከሚወጣበት ጠጥተን እርካታን ከምናገኝበት ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን ውሃውን ሊይዙ ከቶም አይችሉትን ስንቆፍር ኖረናል ባለፈ እምነታችን አሁን ለከንቱነት መገዛት ትተናል የሕይወትን ውሃ ምንጩን አግኝተናል አንተ ምንጮይ ፍለቅ እናንተም ዘምሩለት የሕዝብ አዛውንቶች አለቆች ከቆፈሩት የሕይወት ውሃ ወንዝ ከሚወጣበት ጠጥተን እርካታን ከምናገኝበት ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን በጌታ ኢየሱስ አሁን ፍለቅልን ባንተ ብቻ ከሆነው ኢየሱስ እርካታችን በውሃ ጥንዝለ ጠላት እንዳይረታን ኃይልን በሚሰጠው በመንፈስ ሙላ አንተ ምንጮይ ፍለቅ እናንተም ዘምሩለት የሕዝብ አዛውንቶች አለቆች ከቆፈሩት የሕይወት ውሃ ወንዝ ከሚወጣበት ጠጥተን እርካታን ከምናገኝበት ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን ፍለቅልን ፍለቅልን እንጠጣለን እንጠጣለን እረካለን እረካለን